hello ሰላም ጤና ይስጥልኝ። የአቶ ናታን ስልክ ነው?
hello አቤት።
እም፣ ሰላም እንዴት ነህ? ከዚህ በፊት ደውዬልህ ነበር። ከ STEM for Kids ነበር አዎ የምደውልልህ።
STEM for Kids። አዎ አዎ አዎ እናቴ፣ አዎ።
አዎ እንዴት ነህ?
ደህና ነሽ?
አለሁ እግዚአብሔር ይመስገን።
እግዚአብሔር ይመስገን አለን።
አዎ እም፣ ከዚህ በፊት እም፣ ደውዬልህ contact አድርጌህ ነበር አዎ አይደል?
ኧረ አዎ ደውለሻል። ሁለተኛ ሶስተኛሽ ነው ዛሬ።
አዎ እንደውም ይህ በቃ እኔ ለመጨረሻ ጊዜ ወጣ ገባ እያልኩ እኮ በቃ ተቸገርኩ እኮ በእናትሽ።
ያው እደውላለሁ ቀጥታ ብለህ እንትን ማድረግ ስለነበረ ነው። አዎ ላለማለፍ ብዬ ነው የደወልኩት።
አልተቀመጥኩም። ይገርምሽ በጣም እ፣ በቃ okay።
busy ሆንኩኝ እኔም እሺ አሁን currently በቃ ሰው እዛም ያለው እ፣ ሰው adjust ማድረግ የሚችል ሰው እኔ ብ- ብኖር ኖሮ ጥሩ ነበር እና Okay። አዲስ አበባ አይደለህም አሁንም ያለው?
አይደለሁም። አዎ ወደ አዳማ ምናምን አካባቢ ነኝ እና ለዛ ነው በቃ እንትን አልኩና በጣም ይገርሞኝ ነበር ታውቂያለሽ። ሳየው እንትኑ ለዛም ጥሩ ነገር ጭምር ነው ነበር። እኔም የደወልኩት።
training አዎ።
አዎ እዛ ነው training ኡ የደወልኩት። አዎ።
ቢያገኝ ብዬ አስቤ ነበረ፣ ግን በቃ እንደዚህ ሆነ። አይገርምም?
it's okay ችግር የለውም። any time ስልካችንን ያዘው እና ምናልባት አለ ነገሮች ስልክ ሊመቻቸው ይሆናል።
ስልኮቹማ አለ እንትን ላይም አለኝ የዚህ Messenger ላይ ነው አዎ እንትናችን ያገኘሁት። text ም ማድረግ እችላለሁ ባ- ካጣሁት ወይም በቃ እኔ ready ሲሁ ስሆን contact አደርጋለሁ በጣም ከይቅርታ ጋር ማለት ነው።
ምንም ችግር የለውም።
እሺ እሺ እናቴ፣ እሺ መልካም ቀን።
መልካም እሺ እሺ።
አሜን።